ሄሎ ሄሎ
አቤት ይመስልኝ አብሮ ይስጥልን ሲሆን ሽሮ ነው።
አ እሺ እኔ የደወልኩት ከ We Plus Solution ነው። ባለፈው app ኣችን ላይ ተመዝግቧችሁ ነበር እና እህ አሁን ላይ የተመዘገቡትን active እያደረግን ስለሆነ እም ተም ላይ የሚሞሉ አንዳንድ ጥያቄዎችን ልጠይቅሽ ነበረ።
okay ምንድን ነው የምጠይቀኝ?
የድርጅታችሁ ስም ምን ነበር?
ጽዮን ሽሩ ሲሆን ሽሮ። እሺ አድራሻ
እ አድራሻ
አድራሻ መገናኛ
መገናኛ ምኑ ጋር ነበር?
እ መገናኛ የቱ ጋር ምኑ ጋር
እሺ
እ
ምን አልሽኝ?
መገናኛ ምኑ ጋር ነው?
መገናኛ ከእስራኤል ኤምባሲ ወደዚህ አለፍ ብለሽ
okay እስራኤል ኤምባሲ። እሺ ስምሽን ትነግሪኛለሽ?
አዲያም ታደሰ
ማን ታደሰ?
እ ማን ማን ነበር ያልሽ? hello hello hello ወይ ስምሽን ማን ነበር ያልሽ?
አዲያም ታደሰ አልኩ።
እሺ እ ከሰኞ እስከ ዓርብ ነው መቼ ነው የምትሰሩት? ስራ ቀናችሁ?
ከሰኞ እስከ ሰኞ okay ሰዓቱስ? hello
ወይ ይሰማኛል አይሰማም?
ሰዓት ሰዓት
ከአንድ ሰዓት እስከ ሁለት ሰዓት
ከአንድ ሰዓት እስከ ማታ ሁለት ሰዓት አዎ እሺ እ license ሽን መላክ ትችያለሽ በቴሌግራም
አሁን ላይ አልልክም አልችልም ነው? okay አዎ እሺ እሺ በቃ አመሰግናለሁ። መልካም ቀን።
እሺ እሺ